ጤና ይስጥልኝ ሚስት ቤት?
አንድ team ጥሎ የነበረ ቦነስ ለማስለቀቅ እሺ ከስር ኮዱን ንገረኝ አንዴ።
አስራ አንድ
ቆይ እሺ ይቅርታ አስራ አንድ ዘጠና ስምንት እሺ ስልሳ ስድስት እሺ አርባ ሰባት
እሺ ጠብቀኝ አንዴ።
ትልቁን ትልቁን ነው
hello
እ lost ነው ሶስት lost አለው።
ሶስት ነው የወደቀ።
አዎ እሺ እናመሰግናለን።
እሺ መልካም ቀን።